ጤና ይስጥልን። በሽት ቤት ቤት ነው የምልርዳው።
ትኬት አልተለቀቀልኝም እንዲት እንዲለቁልኝ ነበር። ከትናንትና ነበር እንትን የተባለ ካሽን ኮዱን ንገረኝ።
እሺ አስር
አስር ስልሳ ሶስት አስር ስልሳ ሶስት
አስራ አንድ ሰላሳ አንድ
ያው ለቆልሃል። እሺ አሁን check አድርገው። ተደውል። እናመሰግናለን። መልካም ቀን